ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልን። ቤስት ቤት ሰላም ነው?
አሎ እኔ የምልህ በፊት ወደ ከሰው ቴሌብር ላይ በቁጥር ማ- deposit ማስደረግ እንችል ነበር ስናዘው።
በ voucher ነው አይ በ direct በቁጥር እሱ ቀርቷል። አሁን already ቴሌብር የተመዘገብክበት ቁጥር ነው የቤስት ቤት ቁጥር አንድ አይነት መሆን አለበት።
ከሌላ ሰው መውሰድ አልችልም።
አይቻልም፣ ግን በ voucher ማድረግ ትችላለህ። voucher ን ተጠቅመ ማለት ነው።
እ፣ ኮ- ምን ላድርገው? ኮድ ነው እሱ የሚጠይቀው አይደል?
ያ ማለት ዊዝ አሁን ለምሳሌ account ላይ ብር ካለ አንተ voucher ላይ ገብተህ withdraw የሚለውን ትነካውና አባይ ነው account ላይ ከሌለ ከሰው ቴሌብር ነው።
ከሰው ከሆነ እሱ ደግሞ ከ account withdraw ያደርግና አዎ።
ለአንተ ኮዱን ይሰጣል። አንተ ስልክ ላይ deposit አድርገዋለህ።